ጤና ይስጥልኝ ቢስ ቤት ዲቦራ ነኝ። እባክዎ ምንረዳው? Hello እንኳን እስኪ ልንገርሽ እና እንሂድ።
እሺ ንገረኝ።
አስር እሺ
ሰባ ስድስት እሺ
ሰላሳ አንድ እህ
ዘጠና ሰባት
Hello አራት አይ።
ጨዋታ ነው እሺ የወጣው አምስት እ።
Sorry ሌላ አለክ?
የለኝም።
እሺ ስለደወልክ እናመሰግናለን። መልካም ቀን